ሄሎ ሰላም ጤና ይስጥልኝ ቤተሰቦች ከዳር ነኝ እባክዎ ምን ልርዳዎ?
ያው ሲስተር ያ ሜሴጅ እኮ የሆነ አልሞጠኩት እኮ ዲሌት አድርጉና እሺ
እናንተ የመፍትሄ እንዴት ነው በቃ መፍትሄ ምን ታደርጋለች?
ምን ላክልን ቴክስት ነው ልከልን ነው አባት
አይ ሜሴጅ ጠፋና ያ እኔ ዲሌት ሲላደርግ ሁሌ
እ እ ምን አልከኝ አባ ሁሌ ዲሌት መድርገው ታውቃለህ።
እኮ አሳውቀህልን አሳውቀንልሃል
እኔ ግን date ኡ አስታውሳለሁ እሱ message ኡ ሳይሆን ሀያ ዘጠኝ ነበር
ደውለንልሃል ሀያ ዘጠኝ September ነበር ታውቃለህ።
እሺ
እና message ኡ delete አድርጉ sister
እሺ እና text የለህም ነው አንተ
አባባል አልገባም እስካሁን
እኮ ብሬ አልገባም ግን deposit text አንተም አባ- የለህም አዋ ቻፓ ተገዝቶ delete ነው የሚያደርገው አይደለ ሁሌ እኔ
ለምንድን ነው አንተ የደለትከው አባቴ? እሱ እሱ text ን እኮ ነው አንድ ላይ የምንልክልህ። እኛ deposit ያደረክበት text እሱ እንደ evidence ነው እኛ የምንጠቀምበት እንደ ማስረጃ ማለት ነው።
እነሱ እናንተ ስለመፈልጋችሁ እኔ ጨዋታ ሲያደርግ delete አደርጋለሁ ሁሌ ይህም SMS ሁሉ ስለማደርግ
አ፣ ለ- እንትኑ- የአንተን ብቻ ለይቶ እንዴት ያደርግበታል አባ? ሌሎችንም እኛ በ deposit text ነው እስካሁን ድረስ የምናስተናግደው። ለዛም ነው። እሺ ስንት ብር ነው መቶ ብር ነበረ sister እኮ መቶ ብር ታዲያ እንዴት አንተ ማ- ማግኘት አቃተ? የ deposit text ወይም ደግሞ ከተደለተብህም ከሲቢ ብር ወይም ደግሞ transfer ካረክበት ከቴሌ ብር መልሰህ ጠይቃቸው። እሺ ድጋሚ ይልኩልሃል።
እንደገና ወደ ሲቪ ብር ወይስ ቴሌ ብር ልታዘ
ደውለ ቴሌ ብር ወይም ሲቢ ብር ጋር ደውለ ከነሱ አይደለ deposit ያረከው አባ አዋ ከየት ነው ያረከው ሲቪ ብር ነው ከሲቪ ብር ነው እኮ ሲቢ ብር ጋር ደውለ ከነሱ መቀበል ትችላለህ text ኡን ሲቪ ብር call አለ እንዴ እ call center አለ ሲቪ ብር call center አለ
ሲቢ call call መደወል ይቻላል center አለው
yeah yeah ዴሪ አንድ የጠብቀኝ አባ ሲቢ ብር call center አለ ሲቢ ብር ዘብ ሲቪ ብር ዘጠኝ ሀምሳ አንድ ዘጠኝ ሀምሳ አንድ ላይ መደወል ትችላለህ call center ኡ እዛ ነው እሺ አባ የሲቢ ብር እና እሱ ጠይቃና ከዛ እንደገና ከእንደገና እንዲልኩልህ አድርግና እሱን ከኛ- ለእኛ attach ታርግልናለህ thank thank እሺ እኛም እናመሰግናለን መልካም አዳር